ጤና ይስጥልን።
የ TikTok ላይ መኪና አይቼ ነበር።
ምን አሉት?
TikTok ላይ መኪና አይቼ ነበር።
እሺ፣
እንትን Yaris Belta
እሺ፣
አለ
ጋሽ ቤዛ።
Hello hello፣ Hello፣
አቤት እናት።
ወይ ትናንትና Yaris አይተን ነበር።
እኮ የአዲስ compact አለን።
compact አይደለም፣ compact አይደለም። Yaris ምንድን ነበር? Belta Belta እኮ እሱ ቤቱን follow ሳያደርጉ የቆየ ነው አባት።
ምናሽ ቤቱን follow ስላላደረጉ የቆየ ነው የደረሱት።
አይደለም ይቆያለን። ትናንትና ነው የወጣው። ከትላንት ወዲያ አስር ሰዓት በፊት ከአስር ሰዓት በፊት ነው የሚለው ትናንት እሺ፣ ማን ነው እንትን ያለው? ወንድ ነው አይደለም እንትን ላይ ነው ያየ ነው።
እኮ ወንድ ነው ያስተዋወቀው።
አዎ
እሺ፣ ቁጥር ልስጦት ነው። Hello ቁጥ- ቁጥር ልስጦት አባት ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ እሺ ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ደውሉ።
ሀያ ዜሮ ዘጠኝ ዘጠና ስድስት ሀያ ስድስት ዜሮ ዜሮ ዘጠኝ ዘጠኝ ዘጠና እሺ ማን ማን ልበለው ማሊ ባባ ብላ ያናግሩ።
እ ማሊ ባባ ብላ ያናግሩ አባት አሊባባ አሊባባ